ሌላው hello ጤና ይስጥልኝ።
አብሮ ይስጥልን።
እሺ ከኦክሽን ኢትዮጵያ ነው የምደውለው እንደውለውልኝ ነበር እሺ እሺ ምን ምን ምን አልሽኝ?
የት ኮድ የሚላል አይደለ እዛው ላይ አዎ አዎ አዎ እሱን ይንኩት
ኮድ የሚለው አዎ እና ዜሮ የሚለውን ደግሞ አጥፉት ዜሮ ዜሮ የሚለው አለ አይደለ?
አዎ አዎ ዜሮ ዘጠኝ ብሎ አይደለ የጻፉት አዎ ዜሮ የምትለዋን አጥፉት ዘጠኝ የሚለውን ዘጠኝ የሚለውን ጨምረው okay የሚነሳው አዎ እሷ ሀያ አምስት ስላለ ከፊቱ እሺ እሺ እሺ ስለዛ ጊዜ